ሄሎ
አቤት ሰላም ጤና ይስጥልኝ።
አብሮች ይደለ መቅደስ ጣሰው አ እ ከዊ ፕላስ ድርጅት ነው የምደውልልሽ።
ከየት ከዊ ፕላስ ድርጅት
ከዊ ፕላስ እሺ አዎ፣ መተግበሪያችን አውርደሽ እ ተ- ተመዝግበሽ ነበረ።
አዎ አሽከርካሪ ነሽ ወይስ ተጠቃሚ? hello አይሰማም
hello አይሰማም።
አዎ አሁን ይሰማል አዎ ልክ ነህ ተመዝግቤ ነበረ okay አሽከርካሪ ነሽ ወይስ ተጠቃሚ ነሽ?
ኧረ ምንም እኔ እንትን አይቼ ነው app ኡን okay እ አሁን አንቺ አሁን አንቺ የተመዘገብሽው አሽከርካሪዎች የሚመዘገቡበት ላይ ነው።
okay ነው እንዴ አንቺ የምትመዘገቢው ዊ ፕላስ solution user የሚል አለ።
እሺ እሱን አውርደሽ እ አ አሸ- አሸናፊ የሚያደርግሽን ኮድ እዛ ላይ ማግኘት ትችያለሽ። እንዲሁም okay የተለያዩ service ኦች አሉ፣ እነሱን መጠቀም ትችያለሽ።
እ እሺ እሺ ዊ ፕላስ solution የሚል ነው ፕላስ solution user።
user እሺ አመሰግናለሁ እሺ፣ አመሰግናለሁ። መልካም ጊዜ።